ጤና ይስጥልን Best Bet ቤቴ ነው የምንረዳው።
ሀያ ብር ከኔ account ላይ ወሰዱብኝ በፎጀር። ማን እንደወሰደብኝ እስኪ እይልኝ።
ይሄ ነው Best Bet ስልክህ?
አዎ ዛሬ ነው?
አዎ አሁን እሺ አንዴ ጠብቀኝ።
አዘፈረሽ ታልቆየ